Hello ሰላም ጤና ይስጥልኝ።
ሰላም።
ፕሪንቲስቶን የደወልኩት ለእርዳዎት።
አክ- አክሲዮን የት ነው የሚሸጡት?
እ፣ አሁን ምዝገባ ላይ ነን። ስምና ስልኮት እንይዝና ሐምሌ አንድ ላይ ነው የሚጀመረው። ያኔ እንደውሎታለን።
እ፣ ስንት ነው ጥ- ዝቅተኛው?
ሀያ ሺህ ብር minimum ሀያ ሺህ ብር maximum ሁለት ሚሊዮን
እ፣ ከዛ በኋላ ምንድን ነው የምንቆይ? አሽ ከገዛ በኋላ ምንድን ነው የሚደረገው?
ስለ እሱ ሙሉ መረጃ ሐምሌ አንድ ላይ ነው የምናሳውቁት ስላለው ነገር።
እሺ መስጊድም እንግዲህ ስሞትም አልበል በላይነህ ተመስገን፣ ማን አሉኝ?
በላይነህ ተመስገን።
ላይነት ተመስገን። ይሄ የእርስዎ ስልክ ነው አይደል?
ይሄ የእኔ ስልክ ነው።
እሺ ምን ላይ ነው ስለኛ የሰሙት
ነሽ
እ?
በቴሌቪዥን በቴሌቪዥን ቴሌቪዥን ላይ እሺ፣ ሐምሌ አንድ ላይ እንደውልሎታለን። እናመሰግናለን።
በቃ ይኸው ነው።
አዎ እንደውልሎታለን። ሐምሌ አንድ ላይ ሙሉ መረጃ እንሰጦታለን።
እሺ አመሰግናለሁ።
እሺ